ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቪዥን
አቤት ልጅ የሆነ ካርድ ስሞላ በጣም እየተቋረጠብኝ ነው ብር።
የቴሌ ጌም ደንበኛ ከሆኑ በየቀኑ ትኬት ስለሚገባለት ነው። በሚገባለው ትኬት ጌሞችን መጫወት ነው።
ዋ፣ ምን ጫወትም አልቻልኩኝ አልቻልኩበትም ይቋረጥልኝ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስልሽ ቁጥር ላይ ለማቋረጥ የሚላለን።
እሺ እናመሰግናለን።
ችግር የለውም።
እሺ።